ጤና ይስጥልኝ።
Hello፣ እንዴት ሰላም እ ምንድን ነው እ hello Hello
chip challenge ተጫውቼ ነበር እሺ
እና challenge ኡን winner አድርጌ ነበር።
እ እሺ ስልክ ይነግሩኛል ያሸነፍኩበትን ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ ሀያ አራት አምስት ሰባት ሀያ አራት ሀያ አራት ሀምሳ ሰባት ሀያ ሀያ አራት አራት እሺ ምንድን ነበር ያሸነፉ?
እ የሆነ ምን ነበር ተነክሮ ቢበላና የሆነ እንደ ማርማላታ ነገር ነበር። አስራ ሁለት Okay ሰው እሺ location የት ነው የሚመጣሉት?
እ አብነት እ ሜክሲኮ በለው ሜክሲኮ በሜክሲኮ ይሁን? እሺ አ እሺ order ነው የሚደረገው አሁን እ እንትን ነው እ ነገ ይመጣሉታል ያሉበት location ድረስ።
በ- ነገ ይመጣልኛል።
አዎ ነገ ዛሬ አስተላልፍሎትና
Okay በየትኛው ሰዓት እ ቤ- ሰፈር ሉ የሚደርሱበትን ሰዓት እንኳን አላውቅም፣ ግን ከመምጣታቸው በፊት ቀድመው እንዲደውሉሎት አደርጋለሁ። ከመድረሳቸው በፊት በቃ ቀድመው እንዲደውሉልኝ ታደርግልኛለህ።
እሺ እሺ እሺ።
እሺ